hello ጤና ይስጥልኝ Best Bet ራሄል ነኝ። በኩል ምን ልርዳው?
ትኬት እንድትሄድ ብዬ ነበረ።
እሺ ካሰርክ ወዲህ ንገረኝ እና check አደርግልሃለሁ።
ሰላሳ ሶስት ሀምሳ ሁለት
አንዴ እሺ ሰላሳ ሶስት ሀምሳ ሁለት ዜሮ ዘጠኝ ሰላሳ አራት
እ
ዜሮ ዘጠኝ ሰላሳ አራት
ዜሮ ዘጠኝ
ሰላሳ አራት ሰላሳ ሶስት ሀምሳ ሁለት ዜሮ ዘጠኝ ሰላሳ አራት አዎ እሺ ይሄ ልክ አይደለም ትኬቱ
እሺ አስራ ሶስት አድርጊ ሰላሳ ሶስትን አስራ ሶስት አስራ ሶስት
አስ- ሰላሳ ሶስቱን አስራ ሶስት ላድርገው እሺ።
አዎ
አዎ እም፣ ሀያ ብር አለው ሱቅ ላይ ነው አይደለ የቆረጥከው?
ሀያ ብር አለው አዎ
ቦነስ አይደል?
አዎ አዎ፣ ሀያ ብር አለው የቆረጥክበት ሱቅ ላይ ሂደህ መቀበል ትችላለህ ከካሸሮ። እሺ እሺ፣ መልካም